እሺ ሄሎ አሁን ደውለውልን ነበር Best Bet። እሺ የሳፓን ስልክ ልስጦትና ለእነሱ ይደውሉላቸው።
እሺ እሺ።
ዜሮ ዘጠኝ ስልሳ
አይ፣ እሺ።
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ድጋሚ ሰባ ሁለት በዚህ ሊደውል አዎ አዎ። እና ከ Best Bet ወጥቶ balanced ይላል ወደ ባንክ አካውንቴ፣ ግን የባንክ አካውንቴ ላይ አልገባም፣ check አድርጉት በላቸው። already ወደ እነሱ transfer ተደርጎ ነው ከእነሱ ደግሞ ወደ ባንክ የሚገባው። ስለዚህ እሺ
check ያድርጓቸውና እሺ እሺ፣ መልካም ቀን።
እሺ እሺ